ሂሎፕዮስ አቢ ነኝ።
ሰላም ነው።
አለው እንዴት ነህ?
ሰላሳ ሶስት ዘጠና ዘጠኝ
ሰላሳ ሶስት ዘጠና ዘጠኝ
ከስተመሩ እንትን ላይ ጻፈው አና ማርያም ብሎ ነው።
የት ነው ያለው?
አና ማርያም
እ?
አና ማርያም ነው ብሎ የጻፈው እንትኑ ላይ ለብሽ እኮ የት ነው ያለው ከስተመሩ?
እኮ ናቪጌት የሚያሳየኝ እዚህ ቀለበት ነው።
የት ቀለበት?
እዚህ ጋር እንትን አለት ብያለሁ። ቀለበት
ጋርመንት ነው ያለው ሀና ማርያም ብሎ ጽፎ ነው የምትለኝ?
አይደለም እ ቀለበት ናቪጌት የሚያሳይ ሀና ማርያም ሀና ቀለበት ነው የሚያሳየው።
እሺ ቼክ አደርገዋለሁ። ብሩክ እንዳለ ነው አ እርኒንግ ነው መሰከከት ምንድነው ሀና ማርያም ይላል። የት ነው ያለው ነው እያልከኝ ያለው?
ሀና ማርያም ሀና ማርያም ነው የሚያሳየው። ለኔ እንትን ናቪጌት እ?
እርኒንግ ነው ተሰከከት
እኮ ከስተመር ሀና ማርያም አይደለም ያለው?
አ የት ነው ያለው?
እኮ ለኪውና ሰራተኛ ሀና ማርያም ናቪጌት የሚያሳየው ግን ቀለበት ነው።
ቼክ አደርግልሃለሁ።